Have you connected with switch?
Hello.
Hello ሰላም ነው።
withdraw አድርጌ ነው ቤት ቤት ትናንትና ማታ ማለት ነው ጀምሮ እስካሁን ድረስ አልገባልኝ።
OK እሺ፣ እሺ check እናደርጋለን።
pending pending pe- በዚህ ቁጥር አይደለም pending pending ነው የሚለው።
አዎ እሺ፣ እሺ
ሄሎ ሄሎ ጤና ይስጥልኝ።
አ- እሺ ስንት ብር ነበር?
እንትን ነው፣ በዚህ- በዚህ ስልክ አ- እንትን ነበር pending ብሎብኝ ነው withdraw አድርጌ ማለት ነው OK እስካሁን አልገባልኝ።
እሺ ንገረኝ። የ best bet ስልክህን ዘጠኝ ሀያ አራት ላድርግል። ሀያ አራት
አስራ ሰባት አስራ ሰባት ዜሮ ሁለት ሀያ ሁለት
እሺ check እያደረኩልህ ነው። አንዴ ጠብቀኝ።
መሱ
Hello Hello አራት መቶ ብር ነው።
አዎ
እሺ አራት መቶ ብር በ SantimPay withdraw ያደረከው ነበር pending ላይ ነው። ሳንቲም አዎ።
Pay ትንሽ system ኣቸው ላይ delay እንዲያደርጉ ሆኗል።
አዎ።
ይህ last ሁለት ቀን ማለት ነው።
ለስንት ቀን አ፣ ስለዚህ እንደ ተራውን ጠብቆ ዊዝ- እንትን ይላል ይገባል።
መመለስ አይ- አይቻልም ወደ እንትኑ አ፣ አይቻልም መመለስ። ሶስት ቀን ሲያልፈው ነው እኛ መመለስ የምንችለው።
አ፣ ከሶስት ቀን በቃ እዛው ላይ የሚሆነው አ።
ሶስት ቀን process አ፣ pending ላይ pending ላይ ነው።
ነው። አይ፣ አይ፣ አይ።
እሺ እሺ